hello ጤና ይስጥልን ብቻ
password ጠፍቶብኝ ነው።
password ጠፍቶብህ ነው አባ?
አዎ
forget password በለው። እሺ እ forget password ማለት ትችላለህ።
ስለው እኮ እምቢ አለኝ። message ልክልሃል ይላል አይልክልኝ።
አዎ ስ- እ፣ እንዴት ነው የምታደርገው? ማለት ከስምንት digit ምናምን የበለጠ ነው የምታስገባው password?
አረ ራሴ ላክልኝም password ታስገባለት ስራ ይለኛል።
ምን አልከኝ?
ማለትም ይሄ ምትልክልሃል ይላል አይደለ? ጠብቅ በስልክ ምናምን።
እሺ ከዛ እሱ ደግሞ እየላክልኝ አይደለም አሁን ላይ።
አዎ፣ ግን እየሰራ ነው እ፣ ሲታሙ ምናልባት ስምንት digit መሆኑን አረጋግጥ። capital letter፣ small letter፣ number እሱን check አድርግ። አንድ ላይ መሆን አለበት። እሺ።
እሺ አሁን ትናንት የላክልኝ ነው ብጠቀመው ይሰራልኛል።
አይ አይሰራለም እንደሱ።
አሁን አሁን ነው ሞክረልኝ።
አዎ አዎ አዎ ከዛ እንደዛ ካልኩት በኋላ ስልኬን ቁጥሬን አስገብቼ login ብዬ እሱ የላክልኝ ነው ማስገባው።
አዎ አዎ
እሺ እሺ
ጌታ ነው
ምን ምን ሆነ ነው